አንድ እኔ ብለህ ነው መልቀም
ሁለት አድርገን አገላገል
ሄዳው ሄላ ሄላ ታሻሪክ ወደ ችግር የለውም። እ አምሳ ስድስት ነው ከዚህ ንገር ከዚህ ንገር ሄሎ አንደኛ ያሉ ነው አስራ ሁለት አምሳ ስድስት ሰላሳ ሁለት አምሳ ሌላም አለ
እሺ ይሄኛው ሉዝ ነው ታርሟል።
እሺ ያኛውን ይንገር።
አስራ ሁለት እሺ ሰማንያ ስድስት ሰላሳ ሰላሳ አርባ ስድስት
ዋው ይሄ ሉዝ ነው አራት ሰዓት ነው።